ጤና ይስጥልኝ። Hello ቪዛ ጅዜ ነኝ። በኮተን ሚነት የገንዘብ መረጃ ልስጦ።
ሰላም አሉ?
ደህና ደንበኛት።
ሰላም መረጃ ፈልጌ ውጭ ለመሄድ
እሺ፣ የት ሀገር የት ሀገር መረጃ ልስጦት?
ዱባይ
የዱባይ እሺ። በምን ቪዛ ነው እርስዎ መሄድ የፈለጉት ወደ ዱባይ?
እ?
በምን ቪዛ ነው መሄድ የፈለጉት? በስራ ነው? በትምህርት ነው? በቱሪስት
በስራ ነው።
እሺ፣ በስራ ከፈለጉ